ኪልክስዮስ ተስዕሎ ዘጠና ሶስት ይቤሉ አሃው ይቤ አረጋዊ በከመ አሃው ይመጽኡ ወይስእሉ ከማሁ ይነስኡ ወየአትዉ አሃው እንደለመኑ ያገኛሉ እንደመጡ ይመለሳሉ አለ። ምንድን ነው ቢሉ ሁለት ሰዎች ይመጣሉ፣ ይመክራቸዋል። አንድ ሰው ይመጣል፣ ዝም ብሎ ይሰደዋል። ይህን የማትመክረው እነዚያን የምትመክራቸው ስለምን ነው ብሎ ጠይቆታል። ስለዚህ ምላሽ ያመጣል። ይቤ መተርጉም ለመሐሰሱ በሐሚም ወተአቅቦ ከመ ይግበሩ ይገብሩ ይቤ መተርጉም ለመሐሰሱ በሐሚም ወተአቅቦ ከመ ይግበሩ ይገብሩ እያዘኑ በተአቅቦ ሆነው አሰራን ብለው ይለምኑ ያገኛሉ። ወእምአኮሰ አልቦ ያለዚያ ግን አያገኙም። እንደዚህም ሁሉ እነዚያ ምከረን ቢሉኝ እመክራቸዋለሁ፣ እሱ ግን ምከረኝ ባይለኝ ዝም እለዋለሁ ማለቱ ነው አለ።